ነስልኝ በኢትዮጵያ የደመኛ ባኮ ነው ተነስልኝ ከዛ በፊት
ቦሌ ቡልቡላ አየር መንገድ ጀርባ ማን ላይ ነበርና ያችን ድምጾች ይርቃል እ እ ማሽን ማሽን ማሽን ማሽን ብሎ የነበረ ድምፅ እየሰጠኝ እምቢ አለኝ።
እ እሺ ቢጃ ሄዶችን ይንገሩኝና ልመዝግብልዎት ቅሬታውን እ ጊዜዬ እ ሀያ አምስት ሀምሳ አምስት ስልሳ ስድስት
ሀያ
ሀያ እስኪ ዝለይልኝ ዝለይልኝ እስኪ ቆይ አንዴ መልሼ ልደውልሽ።
እሺ እሺ ደንበኛ እሺ።
ሌላ የምረዳዎት ነገር አለ ያው ይሄ ይሄ machine machine ዝም ብሎ ድምፅ እየሰጠኝ ምንም አያውቅም፣ በረዶ አይዝም፣ ዝም ብሎ ብቻ ነው የሚጮኸው።
እሺ ደንበኛችን check አድርገው ድጋሚ ይደውሉልኝ እሺ እሺ